ጤና ይስጥልኝ ሻፈር ሄሎ
ሄሎ ሄሎ አቤት
በዚህ በሳፋሪ ነው በሳፋሪ ኮም ቁጥር ሙሉ ቁጥር በደረሰሽ የሆነ ችግር ስለደረሰብኝ ነው።
ምን ስለደረሰብኝ
እ ሙሉ ቁጥሩ የተደወለልኝ ሁለት ሀምሳ አንድ ይላል ሰባ እሺ።
አንድ ሁለት ሰባ አንድ መቶ ሰማንያ አንድ ምን ተፈጥሮ deposit አድርገው ነው withdraw ነው ምንድን ነው የተፈጠረው ችግር?
ሁለት መቶ ሁለት ሺህ አምስት መቶ ብር እ፣ ከ- ከአካውንቴ ላይ ተቀነሰብኝ።
okay ይሄ ምን ድርጅት ወደ ምን ድርጅት እንደደወሉ አውቀዋል?
እ እ እ ወደ ምን ድርጅት እንደደወሉ አውቀዋል?
ሳፋሪኮም ነው አይደል?
አይ ይሄ ሳፋሪኮም አይደለም።
እሺ፣ እሺ። የተሰጠኝ ቁጥር